ሄሎ ተስፋ ወየ የልጅቷን አቅርብልኝ
እ በጣም ያናገረችኝ ልጅ አቅርብልኝ መብራት የላቸውም እንዴ
አይ ሴትዮዋ ራሱ ለማናገር እኮ ፈቃደኛ አይደለችም። አገናኝቼሽ ነበር አይደለም?
አይ በቃ ሌላ ትወጣ- አሁን ሁለት- ሁለተኛ ሁለተኛ ያናገረችኝን አቅርብልኝ
እሺ ካናገረችሽ ካናገረችሽ አገናኝሽ። ያው እንኪ ልታወራ ትፈልጋለች። ልታወራ ትፈልጋለች። አንቺ ግን ሄሎ ሄሎ ሄሎ ሄሎ እናት
እሺ ነው አዲስ አዲስ እኮ አይደለም ያዘዝኩሽ ገብቷል አይደል አዎ already ገብቶኛል የታዘዘው ነው okay already የታዘዘው ነው ሀያ ደቂቃ የሚፈጀው አዎ ሀያ ደቂቃ እሺ በቃ cancel ነው እሺ
እ cancel ነው አይሰራም እሺ ካንስል አድርጊው አንቺ ግን ሁለተኛ እንዳትደውይ